Hello ጤና ይስጥልኝ። ጠብታ አምቡላንስ።
Information ጠይቅሽ ነበር እና እሺ
ከሚኒሊክ ሆስፒታል እህ።
ከዲስኮ mammography ተነስቶ ለመምጣት ኦክሲጅን ላይ ናት ሶስት ሊትር ላይ እህ።
price ኡን ማወቅ ይቻላል።
ደርሶ መልስ ሶስት ሺህ ብር
ደርሶ መልስ ሶስት ሺህ ብር ያው ግን እዛ እሺ።
ከቆመ የሰዓት ክፍያ ያስከፍላቸዋል። ዘጠኝ መቶ ብር በሰዓት በሰዓት ዘጠኝ መቶ ብር እም።
እሺ ከመሄዳችን ከስንት ደቂቃ በፊት እንደውል?
እም፣ አንድ ሰላሳ አርባ ደቂቃ ቀደም ብላችሁ አርባ ደቂቃ ይበቃል።
እም።
እሺ ጊዜ ይስጥልን።
እሺ እሺ እሺ እሺ thank you።